ነው ከጽድቅ ሊለየኝ ፈተና ሆኖብኝ ከጽዮን ሊያስቀረኝ ወደ ምናፍቃት አገር እንዳልገባ ሌት ተቀን ጠላቴ ወጥመድ ቢዘረጋ አይችልም እኔን ለማስቀረት ካሰብከው በረከት አይችልም እኔን ለማስቀረት ካየልኝ በረከት አይችልም እኔን ለማስቀረት ካሰብከው በረከት አይችልም እኔን ለማስቀረት ካየልኝ በረከት ልገኝ በበጉ ሰርግ ላይ ልገኝ እድምተኛ ልሁን ልገኝ ካሰብክልኝ በረከት እንዳልጎል በራሴው ስተት ልገኝ በበጉ ሰርግ ላይ ልገኝ እድምተኛ ልሁን ልገኝ ካሰብክልኝ በረከት እንዳልጎል በራሴው ስተት በክብር ልመልከት በትልቅነት በክብር ልመልከት በትልቅነት ሽማግሌዎቹ ቅዱስ ቅዱስ ሲሉ መላእክት በሙሉ በፊት ሲያዜሙ ደስታዬ ነው እርካታዬ ክብረሳይ ጌታዬ ደስታዬ ነው አምላኬ ልቀሳይ ጌታዬ ደስታዬ ነው እርካታዬ ክብረሳይ ጌታዬ ደስታዬ ነው አምላኬ ልቀሳይ ጌታዬ የዘላለም ደስታ ወዳለበት ወደ አንተ ረፍት ወደ አንተ ረፍት ልቤ በመናፈቅ ዝሏል ልቤ በመናፈቅ ዝሏል ልቤ በመናፈቅ ዝሏል ክብርን ለማየት ቸኩሏል ልገኝ በበጉ ሰርግ ላይ ልገኝ እድምተኛ ልሁን ልገኝ ካሰብክልኝ በረከት እንዳልጎል በራሴው ስተት ልገኝ በበጉ ሰርግ ላይ ልገኝ እድምተኛ ልሁን ልገኝ ካሰብክልኝ በረከት እንዳልጎል በራሴው ስተት በማይቋረጥ ውዳሴ ስትመለክ እስትንፋስ ያለው ሁሉ በፊት ሲዘምር መክሰንዳይህ እኔም በዙፋን ላይ የምድሩን ሳላስብ የስጋን ሳላይ አጽናልኝ ልቤን ብቻ ለጽድቅ እንድገኝ ባንተ ፊት አጽናልኝ ልቤን ብቻ ለጽድቅ እንድገኝ ባንተ ፊት አጽናልኝ ልቤን ብቻ ለጽድቅ እንድገኝ ባንተ ፊት አጽናልኝ ልቤን ብቻ ለጽድቅ እንድገኝ ባንተ ፊት ረሃብ የለም ጥማት ጥማት ራብ የለ ርዛት ርዛት ራብ የለም ጥማት ጥማት ራብ የለ ርዛት ርዛት ሁሌ ባንተ ፊት ሁሌ መደሰት ሁሌ መገኘት ሁሌ ባንተ ፊት ሁሌ መደሰት ሁሌ መገኘት ሁሌ ባንተ ፊት ሁሌ መደሰት ሁሌ መገኘት ሁሌ ባንተ ፊት ሁሌ መደሰት ሁሌ